ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ይሰማል? ከኢትዮ ቴሌኮም ነበር የምደውለው።
እሺ ምን ሰላም ነው?
አለን ኢትዮ ሰላሳ ላይ ክፍሎች ላይ ጫወት ነበር ዛሬ አ
እ፣ የሀውሰወር
እ?
ከክብር ሽልማት አሸናፊ ሆነሃል። እንኳን ደስ ያለህ።
hello ይቅርታ፣ ቆይ ወጣህ ልበል ጫጫታ ያለበት ስለሆንኩኝ። እሺ ወይ ይቅርታ፣
ይሰማል?
አሁን ይሰማል። አዎ።
የሀያ ሺህ ብር ሽልማት አሸናፊ ሆነሃል ዛሬ እንኳን ደስ ያለህ።
አመሰግናለሁ። በጣም ደስ እ፣ ይላል።
ቴሌግራም group ላይ add አደርግሃለሁኝ መታወቂያህንና እ፣ ፎቶግራፍህን share ታደርገናለህ። ሰኞ ስድስት ሰዓት አካባቢ release እናደርግልሃለን። እሁድ ቅዳሜ ስለሆነ ዛሬ release ለማድረግ እንቸገራለን።
እሺ እሺ ሰኞ ምናልባት ስድስት ሰዓት እስከ ሁለት ሰዓት አካባቢ release እናደርጋለን።
እሺ፣ በጣም ነው ከዚያ አመሰግናለሁ።
በፊት የሚመቹ ጉዳዮች ካሉ ሊለቀቅ ይችላል። ቴሌብርህ active active ነው።
active ነው። አዎ።
በቴሌብርህ ነው ቀጥታ የሚደርስህ። የ government income tax deduct ይደረጋል። ከዚያ አዎ።
ውጭ ምንም አይደርስ።
እሺ፣ በጣም ነው አመሰግናለሁ።
እሺ ቴሌግራም እንትን ላይ share አድርገን እሺ፣ መታወቂያና እሺ።
ፎቶግራፍህን እሺ፣ አሁን አደርጋለሁ። እሺ፣ group add አድርገኝና። እሺ sure sure እሺ፣ thank you በጣም